ተናገራ ዕዝራ ተናገራ ተናገራ ጴጥሮስ ተናገራ ተናገራ ዳዊት ዘምራ
ተናገራ ዕዝራ ተናገራ ተናገራ ጴጥሮስ ተናገራ ተናገራ ዳዊት ዘመራ
ተናገራ ዕዝራ ተናገራ ተናገራ ጴጥሮስ ተናገራ ተናገራ ዳዊት ዘምራ
ተናገራ ዕዝራ ተናገራ ተናገራ ጴጥሮስ ተናገራ ተናገራ ዳዊት ዘመራ ተናገራ አባ ሕርያቆስ ተናገራ ቅዳሴን ቀድስ ተናገራ አባ ጊዮርጊስም ተናገራ ሰዓታትን አድርስ ተናገራ ወልድ ዋህድ ብለ
ተናገራ አስተምረን ቄርሎስ ተናገራ የተዋሕዶን ምስጢር ተናገራ ንገርን ዮሐንስ ተናገራ ንገረን ዮሐንስ ተናገራ ዕዝራ ተናገራ ተናገራ ጴጥሮስ ተናገራ ተናገራ ዳዊት ዘመራ ተናገራ ነቢየ እግዚአብሔር ተናገራ አባታችን ዳዊት ተናገራ ስለ ጽዮን ዘምር ተናገራ መልስያ ወድሳት ተናገራ ንግሥቲቱ በቀኝ ተናገራ ትቆማለች ብለ
ተናገራ በገና ውንደርድር ተናገራ ዳዊቱ ይባክህ ተናገራ ዳዊት ሆይ እባክህ ተናገራ ዕዝራ ተናገራ ተናገራ ጴጥሮስ ተናገራ ተናገራ ዳዊት ዘመራ ተናገራ ታምሯን የጻፍከው ተናገራ በክስዮስ መስክር
ተናገራ ስለ ድንግል ምርጫ
ተናገራ ስለ ድንግል ክብር
ተናገራ ድንግል በስጋኬ
ተናገራ ድንግል በህሊና
ተናገራ ጌታን ማስገኘቷን ተናገራ በፍጹም ትትና
ተናገራ በፍጹም ትሕትና ተናገራ ዕዝራ ተናገራ ተናገራ ጴጥሮስ ተናገራ ተናገራ ዳዊት ዘመራ ተናገራ በስንዴዎች መሃል ተናገራ ግርዳዱ በቅሏል ተናገራ አልታረም ብሎ
ተናገራ ሁሉንም አውቋል ተናገራ የበጎች እረኛ
ተናገራ አደራ ሰጥቶሃል ተናገራ ግልገሎችን ጠብቅ ተናገራ ጴጥሮስ ተብለሃል